ሰላም እንዴት አደሩ? እንዴት ዋሉ?
ይቅርታ ስልኬ ቻርጅ ጨርሶ ነው። አሁን እያወራሁሽ ነበር።
እሺ እሸቱ የሚባል ህጻን ብዬሽ ነበር።
እሺ ቤተሰቦች ልታውቂ ያውቃሉ?
ቤተሰቡ ይኸውልሽ፣ እናትየው በልም- በልመና ስራ ነው የምትተዳደረው እና already አሁን አድራሻዋን ስጠይቃት ምንም አይነት ስልክ የላትም፣ ግን ሁሌ እዛ እንደምትገኝ ነግራኛለች። እዚህ ሽሮ ሜዳ አካባቢ ነው።
እሺ እንዴት ወይዬ ስለዚህ የኔን አድራሻ ያዙና
እሺ በማንኛውም ሰዓት አንቺ ብንደውል ከህፃኑ ጋር ታገናኝናለሽ?
እዛ ጋር እንዳገናኝሽ አሁንም ከአንድ ከአምስት ደቂቃ በኋላ ላገናኝሽ እችላለሁ። already ቅርቧ ስለሆንኩኝ አድራሻሽ ነው ሽሮ ሜዳ።
እ? አዎ ሽሮ ሜዳ ነው። እኔም ሽሮ ሜዳ ነኝ። እሷም ከኔ አምስት ደቂቃ መ- መንገድ አትርቅም። ስለዚህ ከአምስት ደቂቃ በኋላ ልደውልሽና ላገናኘሽ። እ፣ ስልካች- እሺ።
የህፃኑ ስልክ ቤተሰቦቹ ስልክ የላቸውም ነው የምትይኝ ያለሽው?
አዎ አዎ።
እሺ አንቺ ሙሉ ስም አለበት?
ስንታየው ንጉሴ።
ስልክ ላይ ስንታየ
ስልኬ እ፣ የአንቺ ስልክ ቁጥር
ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት እሺ ሀያ አምስት ሀያ አምስት ሰባ ሰባት ሀያ አምስት ሰባ ሰባት ድጋሚ ሀያ አምስት ሀያ አምስት አዎ። ዜሮ ዘጠኝ ሰላሳ ሶስት ሀያ ሀያ አምስት አምስት ሰባ ሰባት ሰባ ሰባት ሀያ
እሺ ድጋሚ የቤተሰብ ስልክ ላይ የሷ- የአንቺን ላስገባ ዜሮ ዘጠኝ
ሰላሳ ሶስት ሀያ ሀያ አምስት አምስት ሰባ ሰባ ሰባት ሰባት ሀያ አምስት እሺ መዝግብ ያለው እንደውላለን።
እሺ እሺ በቃ
ጥያቄ አለሽ?
እ? አይ እ፣ መቼ እንደሆነ ባቅ ልጅቷ አሁን ምዝገባ ላይ ነን። ምዝገባ ላይ ስለሆነ ቆይተን እንደውላለን።
በቃ እሺ ስለደወልን አመሰግናለን። መልካም ቀን።
እ።